መጨረሻው አርባ ስምንት ከደወለ
ሄሎ ጤና ይስጥልኝ አቤት ከቢጃ ኢትዮጵያ ነበር የምደውለው አሁን ደውሎ መስመር ተቋርጦቦት ነበረ አላ ጤና ካርድ ይስጥልኝ የለውም ማለት ነው አብሮ ይስጠለን አዎ እሺ መዝግቤ የወረፋ ቁጥር ስለምሰጡት በትዕግስት መስመር ላይ ቆዩኝ እሺ እሺ
ደንበኞች መስመር ላይ አሉ አይደለ አለ አለ
መስመር ላይ ያሉ ደንበኞች አ አ
ሰማ ይሰማል ይሰማል አይሰማም
እሺ መስመር ላይ ስላስጠበቅኩት ይቅርታ የወረፋ ቁጥሮት
እሺ መቶ አርባ ሁለት ሰላሳ አንድ
መቶ አርባ ሁለት ሰላሳ አንድ ነው 31 ከሶስት ቀን በላይ ከቆየ እኛ ጋር ይደውሉና እስካሁን አልመጣልኝም ብለው ቅሬታ ያስገባሉ እኛ ቅሬታ እናስገባልዎታለን ሌላ መረዳውት ነገር ይኖራል
ሌላ ይሄ ነው መ- ሌላው የተስተካከለ ነው እሺ፣ ቅዳትም በየአስራ አራት ቀኑ ስለደወሉልን ይመጡልኝ
እሺ ምንም አይነት ቅሬታ ካለ አዎ ማሳወቅ ይችላሉ። ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
ለሁላችን